ያንተን ጥበቃ ሩቅ አልሄድም ለማየት ያንተን በጎነት ሩቅ አልሄድም ለማየት ያንተን ቸርነት ሩቅ አልሄድም ለማየት ያንተ ምህረት ከቦኝ የለም ወይ በየማለዳው ከቦኝ የለም ወይ በየምሽቱ ከቦኝ የለም ወይ ዕለት ዕለት ከቦኝ የለም ወይ ያንተ ደግነት ከቦኝ የለም ወይ በየማለዳው ከቦኝ የለም ወይ በየምሽቱ ከቦኝ የለም ወይ ዕለት ዕለት ከቦኝ የለም ወይ ያንተ ደግነት አውጃለው እግዚአብሔር ጥበቃ እንደከበበኝ ሁሉም ይወቅልኝ። አውጃለው እግዚአብሔር በጎነት እንደከበበኝ ሁሉም ይወቅልኝ። እኔ አውጃለው እግዚአብሔር በጎነት እንደከበበኝ ሁሉም ይወቅልኝ። አውጃለው እግዚአብሔር ምሕረት እንደከበበኝ ሁሉም ይወቅልኝ። የለህም አንድም ቀን ያለፍኩት ሳላይ አንተን የለህም አንድም ቀን የኖርኩት ሳላይ አንተን የለህም አንድም ቀን ያለፍኩት ሳላይ አንተን ከቦኝ የለም ወይ ያንተ ቸርነት